Mieliau spēselēm joku un ļoti. Dienas. Mesmerler Lüdemir. Mesmerler Lüdemir.
ሄሎ ጤና ይስጥልኝ።
ብሩ አልገባልኝም ነበር።
እኛ ጋር ደውሎ አመልክተው ነበር።
አዎ ሌላኛውን አመልክቼ ነበረ፣ አንዱ አልገባልኝም ግን
እም፣ ሁለት ነበረ ያመለከቱት፣ አንዱ ገባሎት።
ለምን ሶስት ነበረ፣ ሁለቱ ገብቶልኛል፣ አንዱ አልገባም።
በዚህ ስልክ ቁጥር ነበር ያስመዘገቡት።
እ በዚህ ስልክ ቁጥር ነበር ደውሎ ያስመዘገቡት።
አዎ በዚህ ነበር።
እሺ፣ አንዴ መስመር ላይ ጠብቅ የለዎት። ለቴሌብር የሚጠቀሙት ስልኩ ይሄ ነው አለ ደመኛችን።
አይ ቴሌብር የዚኛው አይደለም።
እሺ፣ የእሱን ስልክ ቁጥር ይንገሩኝ።
ዜሮ ዘጠኝ ዜሮ ዘጠኝ አርባ ስምንት
ዜሮ ዘጠኝ አርባ ስምንት
ሀያ ዘጠኝ
ሀያ ዘጠኝ
ሰባ ስድስት አስራ ሁለት
እሺ፣ አንዴ መስመር ላይ ጠብቁኝ። በዛኛው የፈለኩሎት ስለነበረ ነው።
እሺ
ኤፍሬም መሀሪ ነው ደንበኛችን።
አዎ አዎ
ለሶስቱም ነበር ያስመዘገቡት።
እ
እዚህ ጋር የተመዘገበው አምስት መቶ ሀምሳ ብር deposit አድርገው ስድስት መቶ ግን ይቀርልኛል።
አላስመዘገቡም ነበር እኛ ጋር
አስመዝግቡልኛል።
ደንበኛችን እ፣ አንድ ላይ ነው የዛን ቀን አዎ አንድ ላይ ነው።
አንድ ላይ ነው።
አዎ
እሺ የእሱን screenshot ሊልኩልኝ ይችላሉ?
የቴሌብር የተላከልኝ አዎ ስድስት መቶ ብር
እሺ፣ በቴሌግራም ነው።
አዎ በቴሌግራሙ በቅድሙ ብር እ፣ በቅድሙ ቁጥር እሺ፣ ይላክልኝ።
እሺ፣ እሺ።
እሺ፣ ሌላ መረዳት ነገር አለ?
የለም የለም።
አገልግሎት ላይ ያሉትን ሀሳቦች ተከተሉ ድምጽ ዋላ እስከምትሉኝ መልካም ቀን